hello ጤና ይስጥልኝ ቤት
hello ጤና ይስጥልን።
ሰላም
ይሄ የቤት ቤት እንትና አዎ ልክ ነህ ቤት ቤት ነው
የሆነ በ account አለ የምጫወትበት ማለት ነው።
እሺ ከ CBE ከ CBE ብር ላይ መቶ ብር አስገብቼ እንትን ኮዱን ካስገባሁት በኋላ ማለት ነው እም፣ ብሩን በትክክል አልገባልኝም። ድጋሚ ሌላ ሀምሳ ብር ሳስገባ ደግሞ አልገባልኝም። ብሩ ግን ከሲቢ ብር እንደወጣ
ሜሴጅ አለክ
ሜሴጅ አለኝ። አዎ አዎ እነሱ ሜሴጆች ሁለቱንም ላክልኝ እሺ ቴሌግራም ላይ ቼክ አድርግ ቴሌግራም?
አዎ ቴሌግራም አዎ የሲቪ ነው አይደለ አዎ ሲቢ ነው።
በቃ የሲቪውን ቴክስት እና ቤት ቤት ነንበርህን እና ሲቪ ቁጥርህን እሺ እሺ አንድ ላይ አድርግና ጻፍ ቴሌግራም እሺ። አ- ግን ሲቢ ብሩ ማለት ነው እም፣ በአንድ በአንድ ደግሞ መቶ ብር ነው። በአንድ ሁለት ሲም ካርድ ነው።
ችግር ደግሞ የለውም ሀምሳ ብር።
አዎ እንደዛ አድርግና ከ message ኡ ስር የ- ያስገባበትን ቁጥር አንድ ላይ እሺ እሺ እሺ ወንድሜ መልካም ሽ- ቀን
እሺ